hello hello hello ማታ withdraw አድርጌ ሁለት ጊዜ አስገባልኝ፣ አንዱን አላስገባልኝም። ሁለት ጊዜ ነበር withdraw ያደረኩት።
አንዱ ምን ይላል? processing ነው ወይስ ምንድን ነው የሚልህ?
አይ ቆርጦብኛል። አንዴ ሰባት መቶ ብር አንዴ አራት መቶ ብር ነበረ። ሰባት መቶን አስገብቶልኝ አራት መቶ አልገባም
እኮ processing ነው የሚልህ ወይስ confirm ነው የሚልህ? ወይም pending ነው?
አይ pending አይለኝም። successful ብሏል ቆርጧል፣ ግን አልገባም።
ወደ ምልክ ወደ CBE ብር ነበር አዎ፣ ወ- አዎ፣ ወደ CBE ብር
እስኪ ንገረኝ። ቤት ቁጥርህን እ?
ቤት ቤት ቁጥርህን ንገረኝ።
ስልክ ቁጥር ቤት ቤት ቁጥርህን ንገረኝ።
ውይ እሱን አልያዝኩትም።
እስኪ አይተው ወይ መልሰህ ደውልልኝ።
አ- አይቼዋለሁኝ። ቆርጧል፣ ግን አላስገባም። መጀመሪያ ሰባት መቶ ብሩ ቆይቶ ነበር እ?
ጩትበትን ቁጥር ዜሮ ዘጠኝ
ሀያ አምስት እሁን ዘጠና አምስት እሁን ሀምሳ ስምንት ሰማንያ ዘጠና አምስት ሀምሳ ስምንት ሰማንያ ዜሮ ዘጠኝ ሀያ አምስት ዘጠና አምስት ሀምሳ ስምንት ሰማንያ
እሺ አራት መቶ ብሩ processing ላይ ነው። ትንሽ ጠብቀውና ይገባል። እሺ በቃ እሺ፣ እሺ እናቴ thank you።
እሺ መልካም ቀን።
መልካም ቀን። እሺ።